ጤና ይስጥልኝ ሁሉ ስፖርት ነው በምን ልርዳዎ ሰላም
ሌላ ሁሉ ስፖርት ነው በምን ልርዳዎ ትላንት የሆነ transaction ነበርና balance ኡ ላይ የለም እናንተ ጋር ገብቷል
deposit አድርገው ነው እም፣
እሺ deposit ያደረጉበትን transaction message በቴሌግራም ይላኩልን
ምን message የለውም እኮ ም- ምን message አያሳይም ዝም ብሎ ግን ቆርጦታል ወደዛ deposit አደረገው ከቴሌ ብር ማለት ነው
ከቴሌብር የተላከሉትን message ይላኩልን ደንበኛችን እሱን ብቻ ካልተላከሉት ቴሌብር ይደውሉና ያስልኩ
ና
አዎ እሱን ካላኩ ማስተካከል አንችልም
okay